ሄሎ ሄሎ ጤና ስጥልህ።
አብረሽ ጥለን ከሁዳ bike manufacture የነበረ የምደውልልሽ ነው። አሚነሻ ከስልክሽን ከአዲስ ዩኒቨርሲቲ ወስደን ነበር። በ junior accountant ነት ክፍት ቦታ ስላለ ነገ ጠዋት ሁለት ሰዓት ላይ የጽሁፍ ፈተና እንድትወስጂ ነበረ። ቢሮችን ለቡ መብራት ኃይል አርሴማ ፊት ለፊት ይገኛል። ትችያለሽ? ትመጫለሽ?
እስኪ ልሞክር።
okay። እርግጠኛ አይደለሽም? ስራ ላይ ነሽ?
እርግጠኛ አይደለሁም። እርግጠኛ አይደለሁም። አዎ።
እሺ፣ እሺ፣ አመሰግናለሁ።
ችግር የለውም።